뚜껑뚜껑.
Hello hello
ወያይሚ የደረስ ሆቴል ኦኬ እሺ በቃ እ ስትነሱ ደውልልኝ በቃ ልንነሳ ነው ወጥተውና። እሺ ኦልሞስት አይ፣ መነሳ።
ስትዳረሱ እሺ እሺ